ሄላ እንትን እየላካችሁ ነው እንክሌሚ ሄሎ ሄሎ ሄሎ፣ ወይ ቅድስት እንዴት ነሽ?
ወይ ሰላም ነው?
አማን ነው።
እግዚአብሔር ስራ እንዴት ነው? በደንብ ጀመርሽ?
አዎ ጀምሬያለሁ።
አሪፍ ነዋ።
ምንም አይልም። አዎ በቃ እሺ። የሆነ ቀን እኮ ደውዬልሽ ስልክሽ አይሰራም ነበር።
የኔ አዎ የ- ምናልባት ዝግ ሆኖ
አ- አይ በቃ እሺ፣ እሺ። ስራ አሪፍ ነው። በተረፈ አዎ banner ምንም ምናምን አይልም።
አሰራችሁ?
እግዚአብሔር ይመስገን። እ?
banner ምናምን አሰርታችሁ ነው ይሄ?
አዎ ልክ ያለው አሁን በቃ እሺ። ሌሎች ውስጥ ሌሎቹን ማሰራሽ? እነዚህም ብቻ ነው?
እኔ እኮ አልገባኝም ያላችሁኝ ስጠይቅ ጊዜ አልተመለሰልኝም። ባለ አንቺ- ያኛ weekly winner የሚለው አይደል የሳምንት አሸናፊ ምናምን የሚለው አይ ይሄ አጠቃላይ እዚህ ጋር የተላኩት ሁሉም ነው የሚሰሩት። ቆይ ላሳይሽ።
ሁሉም okay ለካ ገብርኤል ነው። እንኳን አደረሰሽ። አረ እንኳን አብሮ አደረሰ። እንኳን አብሮ አድላችሁ አደረሰ።
ጓደኞች ይዛ መጥተዋል።
እ?
እ
ይላል ወይ በቃ ያው ያው።
ይልሻል። ይሄኛውን ነው በቃ አሁን ፕሮግራም ስለሆንሽ ሲመችሽ እንትን በይው። እሺ ይኸውና ይሄ አጠቃላይ የተላኩት PDF ኦች የሉ
አዎ እነሱ ናቸው ጠቅላላ banner የሚሰሩት። እሺ ቅድስት እሱ አንድ አባ የውጭ አሰራውኝ ቀዩ አ እ፣ ሁለቱን ደግሞ አንድ ላይ አድርጌ አሁን ፎቶ የላኩትን ጎን ለጎን አድርጌ አሰራው።
okay አ ግን በቃ አጠቃላይ የሚሰሩት እነዛ ናቸው። እሺ
እሺ ሁሉም ናቸው የሚሰሩት። በቃ እሺ እሺ እሺ እሺ
እሺ እሺ ቻው።